Hello? Hello?
Wait, wait.
ሶስት መቶ አምስት መቶ ብር በሳንቲም ቤት አስገብቼ ነበር deposit አድርጌ ነበር አልተመለሰልኝ እስካሁን
okay ከምን ነበር? ከቴሌ ብር ነው ከባንክ?
ከባንክ
እሺ text ይልኩልናል። ማረጋገጫ text ከባንክ ማታ ይላክልኝ ነበር ቴሌግራም ላይ ልከውልናል። ማን ነው የሚለው ቴሌግራም ላይ ስሙ?
ታምራት
ታምራት ማ?
ቁማ
እሺ እሺ check ላድርገው። ሪፖርት ተደርጎ ከነበረ check ላድርገው አንዴ።
ማትሮስ ባላረጣ
ሄላ
ሌላ ሄሎ፣ ሪፖርት ተደርጓል። እሺ ለሳንቲም ፔይ ሲስተካከል እነሱ ይመልሱናል። አዎ፣ እናሳውቆታል። እኛ ቴሌግራም ላይ እንጽፍልዎታል። እሺ እሺ፣ መልካም